ሄሎ ጤና ይስጥልኝ።
አብሮ ይስጥልን ነው። ህጻናትን ለመጠቆም ነበር።
ሄሎ አቤት። የስንት ዓመት
ለመጠቆም ነበር።
እሺ የስንት ዓመት ልጅ ነው መጠቆም የፈለጉት?
አስር አመት
እ የአስር አመት አይቻልም። መስፈርቱን አላዩም። አሁን ላይ እጹብ ድንቅ- እጹብ ድንቅ ልጆች መስፈርቱ እድሜ አምስት ዓመት እና ከዛ በታች የሆኑ ልጆችን ነው።
ከዛ አስር በላይ አመት የሆኑት አይሆንም።
አይቻልም።
አዎ ከአምስት ዓመት በላይ አይቻልም።
እሺ እኔ እሺ እናመሰግናለን። መልካም ጊዜ። እሺ።